ጤና ይስጥልኝ። አሪፍ ረድኤት ነኝ። እባክዎ ምን ልርዱ?
ሰላም ነው። ትላንት እንትን ተብሎ ወደ እናንተ ወደ አሪፍ transfer ሆኖብኝ እሺ እና ጠዋት ዛሬ ጠዋት ደግሞ ደውላልኝ ወደ ዋሊያ እንትን ብለናል ነው የምትሉና አሁንም እንደ ትላንቱ ነው ሆኖብኝ አልገባም። ምን message ም አልመጣም።
ተደውሎሎት እንደገባ አረ- እንዲያረጋግጡ ተነግሮት ነበር።
በምን እንዳያረጋግጥ
እሺ ደንበኛችን በዚህ ስልክ ነው የተመዘገቡት።
አ፣
እሺ ሙሉ ስሞትን ንገሩኝና ላረጋግጥሎት።
ጽጌ ብሩክ ፍስሐ
ማን አሉኝ? ደ-
ጸጌ ብሩክ ፍስሐ
ማን አሉኝ?
ጸጌ ብሩክ ፍስሐ
እሺ ይቅርታ የተቆራረጠ ነበር። መስመር ላይ ጠብቁ።
እሺ።
እሺ ደንበኛችን መስመር ላይ አሉ።
አለና እሺ መስመር ላይ ስለጠበቁ እናመሰግናለን። አሁን አረጋግጬሎት ነበረ እም፣ ከባለሙያዎቹ እንደገባሎት ነው የሚያሳየን። ምናልባት ቴሌብሮት ላይ እንደተመለሰ አይተዋል።
ቴሌ ብሩ ላይ እኮ አይደለም የተመለ እሷ ያለችኝ ወደ ዋሊያ ወደ ገባ።
ዋሊያ እሺ፣ አዎ።
ምናልባት ቴሌብሮት ላይ ተመልሶ እንደሆነ አይተዋል።
አላየሁም እኮ ም- ሲገባ message ምንም አይገባም ማለት ነው።
እኛ ነን እ፣ ሲ- ይነግሩናል ባለሙያዎቹ። እኛ ነን እዚያ ወደ- ደውለን እ፣ እሺ ወደ የምናረጋግጠው።
ቴሌ ነው እርስዎ ግን አልገባም ካሉ ደግመን ስሙት እናስተላልፍሎታለን።
ገባኝ። እሺ አሁን ቴሌ ወደ ቴሌ ነው እንትን check ማድረገው
ዋሊያ ላይ ካልገባ ወደ ቴሌብር ዋሊያ ላይማ አልገባልኝም እና ስለዚህ አዎ፣ ወደ ቴሌብሮት እንደገባ check ያድርጉ።
እሺ፣
እሺ፣ መስመር ላይ ልጠብቆት።
እም፣ ቆይ እኔ መልሼ ልደውል።
እሺ፣ ደንበኛችን እሺ